የለም እዚህ ጋር አስቀምጠው። ምን ልበለው ምን ልበለው ክፈት። ቴሌ ብር የለም። Hello ሰላም ጤና ይስጥልኝ። ወይዘሮ ትዕግስት ጸገነት I think አቤት ከመቶ ሰላሳ ነበር የምደውልልዎት። Hello
አቤት አቤት። እሺ Okay ሄደዋል?
እዛው ነኝ። አዎ Okay አግኝተዋቸዋል?
አዎ አዎ።
እሺ እሺ በቃ